አንሺ ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ስቡህ እኒ ውእቱ ወልዑል እኒ ውእቱ ለዓለም ንፍዑ ቀርነ በጽዮን የሚለውን እስከ መጨረሻው ይምራ። ምልጣኑን ትተህ ስላሴ ተቀነ የአባባሉን ከትንሣኤ ተመልከት። ጥንተ መሪ ሰብህ ወለእግዚአብሔር እምሰማያትን ይምራ ሰባተ ነግ ምትሆነ እሳት በል ምልጣኑን ትተህ ስላሴ ተቀነ አንሺ ሰብህ ወለእግዚአብሔር ሰባት አዲሰን ይምራ ስራተ ነግ ክርስቶስ ተንሳ ሙታን በል ምልጣኑን ትተህ ስላሴ ተቀነይ ከመሪ ቀጥሎ ያለ ሰብህ ወለእግዚአብሔር በቅዱሳኑን ይምራ ስራተ ነግ ብዙሀነ ሙታነ በል ምልጣኑን ትተህ ስላሴ ተቀነይ ጥንተ መሪ አቡን ይምራ በመሪ ወገን እየቀደሙ በአንሺ ወገን እየተከተሉ በዜማ ዘልቀህ ሟሴት በል ቀጥሎ አራራይ ሟሴት ካልክ በኋላ አቡን ዘቀዳሚ ዘመን ጸንጽል አመድግድ ጽፋ ወበል ዘንተ ሃሌሉያ ንግበር በዓለ በትፍስይት መንፈሳዊታ ትንሣኤሁ ቅድስተ ተነ ነቢያት በእንቲአሁ እንማቆምኒ ይብያ መልአ ምድረ ስብሐቲሁ ሰላም ፍጹመ ንጉሠ በል